hello ጤና ይስጥልን።
አለ
hello?
እንትን አለ ይሰማል።
እሺ አዎ
ከሚኒሊክ እንትን ደም ምርመራ አድርጉ ተብሎ ነበር እና እሺ
እንዴት ነው የምናደርገው? እናንተ ትመጣላችሁ እንዴ?
እሺ፣ አምቡላንስ ነው
አይ እዛው ደሙን ወስዳችሁ check እንትን እንድትሉ ማለት ነው ወይስ ምንድን ነው ያለው አማራጭ?
ይቻላል። አምቡላንስ የሚያስፈልጋችሁ ከሆነ አምቡላንስ ይላክና ይዟችሁ ይመጣል።
okay እሷ ግዴታ መምጣት አለባት።
ማለት እ፣ ደሟን ተወስዶ check እንዲደረግ ነበረ።
okay እስቲ reception ስልክ ልስጣችሁ። ለሱ
እ?
reception ስልክ ልስጣችሁ።
እሺ
0988 33
እ?
33 89
ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ አዎ
እሺ ደውዬ ላናግራቸው አዎ፣ አናግሯቸው ደውላችሁ እሺ ማዳም እንደ ቆንጆ ነው ያልኩት